እንደውም አሁን ተወች እኮ
ሄሎ
ሄሎ ጤና ይስጥልኝ ጤና ይስጥልኝ።
ከቺፕቺፕ ነበር የምደውልዎት እሺ
እ ቅድም አውርተን ነበር ይመስለኛል እሺ።
አሁን አሚር ደውሎልኝ አውሪያት ብሎኝ ነበር ምን ነበረ አይ ቅድም አወራን መሰለኛ አዎ፣ አሁን ደውሎ።
ስለነበረ ለሱ በቃ ሌላ።
እሺ እሺ ቅድም እ፣ መጀመሪያ እሱን ነበር ያገኘሁት።
okay የስልክ ለዛ ነው ኮዳችሁ በፍጹም አይሰራም እና አዎ እሱን አውርቼ ስለነበረ ነው በቃ እንደሚያወራ ሰው ልደው እ፣ አገናኝሻለሁ ብሎኝ እሺ እሺ እሺ መልካም ቀን